Hello ሰላም ጤና ይስጥልኝ። እንዴት አደርክ?
ሰላም ነው አለን እግዚአብሔር ይመስገን። ከ Stanford Kids ነበር ምደውልልህ።
አቤት ከ Stanford Kids ነበር ምደውልልህ። computer programming እ፣ ስልጠና ለልጆች አስታወስከው? ስልክህን ሰጥተህልን ነበር
Okay
አስታወስከው?
አድራሻ አዲስ አበባ ነው እ ምን አልከኝ?
አድራሻ የት ነው አዲስ አበባ ነው አዎ አዲስ አበባ ነው። አዎ የት አካባቢ ነህ አንተ?
Okay እኔ አርባ ምንጭ ነው
የት ምን አልከኝ?
አርባ ምንጭ ነኝ አርባ ምንጭ ነኝ አርባ ምንጭ okay። እ፣ ለጊዜው እዛ እንኳን አልከፈትንም፣ ግን እ፣ ወደዛ አካባቢ ስንመጣ ደውለን እናሳውቅሃለን።
በቃ በጣም በ እዛ ባንተ ችግር ሆነ
እሺ አመሰግናለሁ። መልካም ቀን።
ችግር የለም ለሁላችሁ